የለውጥ ንግድን የባኮትን ይፈጥረዋል።
አብሮ ይስጥልኝ ማለት የቴሌ አገልግሎት መጠቀም ፈልጌ ነው።
ምን አለች?
የቴሌውን አገልግሎት መጠቀም ፈልጌ ነው።
እሺ ኮከብ ዘጠኝ ሰማንያ አምስት መንሸላል ብለው እ
እ ሶስት ቁጥር ላይ ለመጫወት የሚል አለ።
okay እሱ ሲነኩት እድሎትን ይሞክሩና ጥያቄና መልስ አለ። አንድ ቁጥርን እየነኩ እድሎትን መሞከር ነው።
ነው እንዴ?
አዎ አንድ ቁጥርን እየነኩ ባለው ትክክል እድሎትን ይሞክራሉ።
ማለት እንትን እ coin ኡን እንጂ ትኬቱን መግዛት አይቻልም። ማለት ትኬቱ አዎ እንግዲህ እሱን እኛ ወደ ትኬት እንቀይርለታለን። coin አለው እርሶ?
እ ማለት እ coin አሁን መግዛት ይችላል። አቱን ትኬቱን እ እዛ ጋር ትኬት የሚል ስለሌለ ብዬ ነው።
ይድዩና ወደ መርሶ ይደውሉልኝ ይቀይርለታል። በዚህ ቁጥር ነው?
አዎ አዎ ገዝቼ እደውላለሁ።
እሺ እሱን ላይ ደውሉልኝ።